ጤና ይስጥልኝ። ብዙ አለምነሽ ነኝ። በአኮተ መድኃኒት የተጀመረ ድርጅት
ቱርክ ኤምባሲ apply ላረግ ፈልጌ ነበር እና የሚያስፈልጉትን document ኦች
ወዴት ሀገር ነበር አሁን ደንበኛችን?
ቱርክ ቱርክ okay። ቱርክ ለምንድን ነው? ለስራ ነው?
ለ visit ቪዛ
invitation letter ከዛ ተልኮልዎታል ደንበኛችን?
አልተላከልንም።
ስለዚህ በቱሪስት ቪዛ ነው የሚሄዱት ማለት ነው?
ቱሪስት ቪዛ ነው የሚሆነው ማለት ነው።
አዎ ምክንያቱም ወጪዎትን ሁሉ